hello ሰላም ጤና ይስጥልኝ አሳድ አቤት ከ We Plus ነበር ምደውለው የእኛን application አውርደው ነበር ከማን We Plus ዊት ላይ
application እህ።
አውርደው ነበር እሺ
ለአሽከርካሪነት ነው ለተጠቃሚነት ያወረዱት ዝም ብለህ ነው ያወረዱት አዎ እሺ ለተጠቃሚነት ነው ያወረዱት ማለት ነው። ስለዚህ እርስዎን አሽከርካሪዎች የሚመዘገቡበት ቦታ ላይ ስለሆኑ ነው የሚፈልጉትን ያላገኙት።
እ ተጠቃሚ ከሆኑ We Plus Solution User የምትል አለች እዛው Play Store ላይ ማለት ነው።
እሺ እሷን ሲያወርዷትና register ሲያደርጉ አሸናፊ የሚያደርጉትን referral code ያገኛሉ። ከሶስት መቶ ሀምሳ በላይ game ያገኛሉ። እንዲሁም በውስጡ ያሉ እም።
አገልግሎቶች ሁሉንም ማግኘት ይችላሉ።
እሺ እሺ፣ አመሰግናለሁ።
እሺ እሺ